ምንድን
ሄሎ ሄሎ ቆይ ዳዊት መልሼ የደወልኩልህ እሺ እሺ check ነበር warehouse ላይ እና
እሺ።
የቲሸርቱ እጥረት ስለነበር ነው ትናንትና ያልደረሰክ okay፣ እንደዛ ነው።
ከዛኛው order ጋር ነገ ይላክለታል ሁለቱም ተብሏል ከ- በጣም ይቅር ስለቆየብኝ በቃ ችግር የለም እሺ ነገ ሁለቱም ይመጣልሃል እሺ እሺ እንትን ግን እ፣ ስናዝ ማለት ነው እ።
እ፣ ትእዛዝ ምናምን ስንል በጣም ብዙ ላዘዝን የሆነ ሰዓት limit ምናምን የሚያስቀምጥብን limit የኪሎ limit ነው አይ፣ ሰዓት ለምሳሌ የተለያዩ group ኦች ላይ join ምናምን ለማድረግ እ፣ limit reached ይል እና ከአንድ ከሁለት ሰዓት በኋላ ነው ከአራት ሰዓት በኋላ ነው ምናምን የሚል እንትን አለ።
okay እንደዚህ አይነት issue እንኳን ብዙም አጋጥሞን አያውቅም እስኪ ደግሞ በዚህ ስልክ ነው እንደዛ የሚያጋጥማችሁ አሁን እኔ ትላንትና ከትላንትና በኋላ ማዘዝ አልችልም ነበር ከሀያ አንድ ሰዓት በኋላ ብሎ ከሀያ አንድ ሰዓት ከሞላው በኋላ ነው ቅድም ማዘዝ የጀመርኩ።
okay ችግር የለውም እናስተካክለዋለን እስኪ እሱንም limit ሌሎች እንዳያደርግ ስልኮችም እናደርገዋለን እምቢ ስላሉን አዎ።
አዎ ችግር የለውም በቃ እናስተካክለዋለን እሱንም እሺ እሺ፣ እሺ እሺ መልካም ቀን።